ሌላው ሰመረ አቤት አቤት።
ሌላው እሺ ወስዶታል ብለውኛል።
አሁን እያወጣሁት ነው። ምን አልወሰድኩትም፣ ገና እያወጣሁት ነው።
okay አይ እነሱ ወስዶታል ብለውኛል። ግን እሺ የሞተረኛ order ነው ኧረ አይደለም።
ታዲያ ቀደም ብለህ ታሳውቅም እንዴ? አሁን አርባ አራተኛው ደቂቃ ላይ ታሳውቀው አይ የምን አርባት እኔ ጋር እኮ ገና አስራ ስምንት ደቂቃ እኮ ነው። ሀያ ደቂቃ አይደለ ለእኛ የሚሰጠው አስራ ስምንተኛ ደቂቃ ላይ ነው ያሳኩሽ። ሁለት ደቂቃ ነው የዘየሁት። maybe ሌላ order ወጥቶ ይሆናል ከሌላ ሰው ላይ
አርባ ዜሮ ሰባት ነው አይደል ያልከኝ?
ባለሮ ሰባት ሰው ምን ይሏቸው እኔ ጋር ገና በአስራ ስምንተኛ ደቂቃ ነው ያሳኩሽ።